ሄሎ ሄሎ ጤና ይስጥልኝ።
አብሮ ስለ አህመድ ረዲ
አቤት ከ YaYa Wallet ነው የምንደውለው።
እ?
ከ YaYa Wallet ነው የምንደውለው። YaYa Wallet ሲከፍቱ አድራሻና ጾታ አልሞሉም። እሱን ልንጠይቆት ነበር።
አድራሻና አ ጾታ ቦታ አ ጾታ ሞልቻለሁ ወንድ ብዬ
እሺ አድራሻ ይነግሩኛል። ክልል የሚኖሩበት ክልል።
ማዕከላዊ ኢትዮጵያ
እሺ እሺ። እናመሰግናለን። መልካም ቀን።
እሺ እሺ